Hello ጤና ይስጥልኝ።
ሰላም ነው።
ሰላም ነሽ?
እንትን ነበረ እንዴት ነው መመዝገብ የምችለው? ማስታወቂያ አይቼ ነበረ እንትን ላይ ቴሌግራም ቻናሉ ላይ okay፣ እዛ ላይ apply የምትል button አለች አይደለ? ቻናል ስራው ፖስቱ ስር መጨረሻ ላይ እንትን bot ነው ያለው apply የሚል ነገር የለም።
apply እኮ apply የምትል button የለችም እዛ ከስር
okay አለ
እዛው ቻናሉ ላይ ነው አይደለ?
ቻናሉ ላይ የቴሌግራም ቻናሉ ላይ አዎ፣ እዛ ስር apply የምትል button አለች ከእያንዳንዱ ስራ ስር ማለት ነው።
okay እሷን የምትነኪያት ወደ bot ይወስድሻል። እዛ bot ላይ register አድርገሽ CV ሽን ካስገባሽ በኋላ apply ማድረግ ትችላለሽ እዛ ላይ ማለት ነው።
okay እሺ እሱ ካስቸገረሽ ግን ካስቸገረሽ ግን ደውይልን።
እሺ አመሰግናለሁ።
እሺ መልካም